ሄሎ ሄሎ ጤና ይስጥልኝ ቤተሰቤት ምን ነበር
አይ ክፍያ አልተከፈል አልተከፈለልኝ ምን ምን
ኪራይ አልተከፈለም የም ኪራይ
ሀዋሳ ሀዋሳ አቶ
ሐዋሳ
አዎ፣ አቶ ብራንች ምን አልከኝ
አቶ ብራንች አዎ፣ ሀዋሳ አቶ ቴ ብራንች አቶ ብራንች አዎ።
እኮ የምን ዲፖዚት የሚደረገው ነው ብር ጨርስ ነው አቅም ብሩን ክራይ ብር እኮ አልከፍላችሁኝም ነው እያባለ የቤቱ ባለቤት ነው
ኦኬ፣ እኛ እኛ አይመለከትንም እኮ እዛው ብራንቹን የሚያስተዳድረው ሰው ጋር አታ- አታወራም እንዴ?
እዛ
ቆይ ማን ልበል ስምህን አንዴ?
ዘነበ ነኝ። እዚህ ጋር ዘነበ።
ካልከኝ ዘገዋለሁ። እኔ የእሷ ጋር ነው፣ ነው።
የደወልኩት በደንብ- ያናገርኩ ነገ በደ- ከነገ ወዲያ ይል- ትላለች። ምንም ስድስት ወር እኮ ሆኖን ሳይሳት
በደንብ እንድታስረዳኝ ነው። አሁን እ፣ ከዚህ በፊት እ፣ ደውለህ ነበር?
እና አሁን እኮ ስልክ ስልካችሁ እኮ እንደምንም ከፕሮፌሰሩ አግኝቼ እኮ ነው የደወልኩት። እሷ ነገ ካታ- ይገባልሃል ትላለች። እኔ ደግሞ busy ነኝ እኔ ስራ ስለሚበዛኝ ይሄ ነገር እንትን አልልም። ግን አሁን ዘግቼ ለመሄድ ቁልፍ ገዝቼ መጥቼ እኮ ነው።
እሺ፣ ገብቶሃል አይደል?
አዎ፣ አንዴ ጋሽ፣ ቆይ አንዴ፣ ይቅርታ፣ አንዴ ጠብቀኝ።
አይደለሁም ስትል እኮ እኔ ምንም እኮ ያለ ቦታ ለመግባትና እናንተን ለ- እንትን ለመረበሽ አይደለም።
አይ ገብቶኛል። እኔ ገብታችሁ አጫዋቹ- ስላላወጣችሁ እኮ ነው እንጂ አዎ፣ አጫዋቹ መስለኝ። ይቅርታ፣ አንዴ አንዴ ቆይ